hello ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳዎ አሁን እናት deposit ያደረኩት ብር እስካሁን አልገባም። አልተስተካከልም።
እሺ deposit message ኡን ቴሌግራም ላይ ላኩልና check እናደርገዋለን።
ምኑን deposit message ኡ አለ አይደል? የተላከሉት ከባንክ ነው ከየት ነው?
አይደለም አይደለም፣ withdraw withdraw።
እሺ በዚህ ስልክ ቁጥር ነው?
አዎ እናት አምስት ሺህ
እሺ ዛሬ ነው?
አዎ አሁን ቅድ- ወደ አስራ ሁለት ሰዓት አካባቢ
እሺ አንዴ መስመር ላይ ጠብቁኝ። እሺ failed ሆኖ ወደ account ኡ ተመልሷል።
መለስልኝ።
አዎ ወደ ቤስት ቤት ተመልሷል። check ያድርጉት።
እሺ እሺ መልካም ምሽት።
መላክ ግን ይችላሉ አይደል? አሁን አሁን ድጋሚ መላክ ይችላሉ።
okay እሺ እሺ መልካም ምሽት።